Hello
Hello
ሰላም ጤና ይስጥልኝ። በምን ዩቲዩብ ነው?
እንዴት ነሽ? ሰላም አመሸሽ?
እግዚአብሔር ይመስገን።
አለ አዲሱን stand-up comedy መች ነበረ ቀኑ?
ቅዳሜ መጋቢት አስራ አራት አስራ ሁለት ሰዓት ይጀምራል።
ስንት ሰዓት ላይ? አስር አስራ ሁለት ሰዓት የት የት ነው የሚጀምረው? የት?
ሲኤምሲ ሚካኤል Economics Association አዳራሽ።
Okay ሲኤምሲ ሚካኤል ነው።
አዎ፣ Okay ትኬት እዛው አገኛለሁ አይደል? በር ላይ ወይስ?
ትኬት ታገኛለህ። እኔ ልመዝግቦት ቦታ ልያዝሎት አ ቦታ ያዥልኝ ስሞትን ማን ልበል ቢኒያም ወርቁ።
አንድ ሰው አዎ አንድ ሰው።
እሺ፣ አሁን የደወሉልኝ ስልኮት አዎ ይሄ ነው ስልክ። ያው
እሺ
እሺ፣ አመሰግናለሁ። Thank you በጣም እሺ መልካም ምሽት። ቅዳሜ ከአስራ ሁለት ሰዓት በፊት ቀደም ብለው ይምጡልን። አስራ ሁለት ሰዓት ስለሆነ ልክ አስራ ሁለቱን እኮ ነው የሚጀምረው።
Okay በቃ አስራ አንድ ተኩል sharp እገኛለሁ። Thank you እሺ፣ እናመሰግናለን። መልካም ምሽት።
እሺ አንቺ